ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው።
አሁን ደውዬ ነበርኩኝ።
እሺ
ድሮን ልክ ያለው ግን ቴሌግራም ያሰራልኝ እያለ ነው።
ቴሌግራም እሺ፣ ቁጥሮትን ይንገሩኝ። የቴሌግራም
አሁን ሲሙ ወጥቶን ያለው ለዛ ሳይ- አልሰራልኝ እያለ ነው። ሲሙ ደግሞ ክፍለ ሀገር ረስቼ ነው የመጣሁት።
እኮ በሌላ ሰው ቴሌግራምን ቢሆን ይላኩ፣ ችግር የለውም። የቴሌግራሙ ግዴታ የእርሶ ቴሌግራም መሆን አይጠበቅበት።
እሺ፣ አሁን ከየት ላግኘኝ? አሁን በኢንስታግራም
በ message አንቀበልም፣ በቴሌግራም ይላኩ ደንበኛችን።
እሺ፣ አርባ ብር ልክ ያለው ግን
እኮ ደረሰኙን በቴሌግራም ይላኩ። ካላኩኝ ማረጋገጥ ስለማንችል ማ- proceed ማድረግ አንችልም።
እሺ፣ የቴሌግራም ቁጥር ድጋሚ ይገኝ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በቃ እሺ፣ እሞክራለሁ።